ጤና ይስጥልኝ ጤና ይስጥልኝ በሽታ ቤት ቦነስ እስኪ እንዳለው ለማረጋገጥ ነበር ታይልኛለሽ?
እሺ
አስራ ሁለት
እሺ ስልሳ ስድስት
አስራ ሁለት ስልሳ ስድስት
ሀምሳ ስድስት ሰባ ሁለት
ሰባ ሁለት game ነው የወጣብክ ነው እንዴ?
አዎ እሺ፣ ለዛ ነው እንጂ ይኖረው ነበር odd ኡ ትልቅ ነበረ እሺ አመሰግናለሁ።
እሺ እናመሰግናለን እሺ እንትን